ጤና ይስጥልኝ ጠብታ አምቡላንስ።
አምቡላንስ ይስጥልኝ። ሰላም ነው እማ?
አለን ደህና።
እኔ የምልሽ እሺ ከገርጂ ካዲስኮ ከገርጂ እሺ ካዲስኮ ወደ ኮምፕሬሲቭ ትምህርት ቤት ኮልፌ
ወደ ቤት ነው አ ወደ ቤት ለመውሰድ ከገርጂ ካዲስኮ ወደ እ?
ገርጂ ኮልፌ ኮምፕሬሲቭ እሺ ምን ነበረ ብላቸው
እ፣ ማለት ያው ህመሟን ዛሬ ዶክተር ጻ ስላለ እንትን ያስፈልጋል የኦክሲጅን ኦክሲጅን አላቸው አይደል አምቡላንስ ጋር አዎ አዎ እኔም አ፣ እና?
case ኡ የምጠይቆት የጤና እሺ።
ባለሙያ አብሮ ስለሚመጣ እሺ ሲወጣ case ኡ ይሄ ነው ይሄን ያህል ይጠቀማል ብዬ ነግሬው ተዘጋጅቶ ስለሚመጣ ነው አይ ችግር የለውም አያስፈልግም ምንም አያስፈልግም እ?
እሺ ግን የታመሙትን